ጤና ይስጥልኝ መስፍን
ሰላም ነው እግዚአብሔር ይመስገን
አለን። አይ ገንዘብ እንድታስተላልፍልኝ ነው። አሁንም
እንትን ነው withdraw ነው አይደለ?
አ እሺ በስቲ በስልክ ቁጥር የደወልክበት ነው?
ራሱ ነው አ እሺ ስንት ብር ነው?
አምሳ ሺህ
አሁን ደውለክ ነበር አይደል?
አ
እሺ ቴሌብር ቁጥር የደወልክበት ነው እንደ ቅድሙ hello ራሱ ነው አሁን ራሱ ነው።
እሺ አንዳንዴ ሰዎች ቁጥር ተሳስተው እንትን ይልባቸዋል። እዛ ብዬ ነው ልክ ነሽ። አዎ ገብቶላል ልክ ነሽ።
ገብቶላል። እሺ እናመሰግናለን። መልካም ቀን። እሺ ቻው። እሺ ሰላም ሁኚ።
አሜን። እሺ